Hello ሰላም ነኝ።
ሰላም እየጤፋሉ
ሰላም እንዴት ነህ?
አለን order ተቃራኒ ይዤ ነበር። እስኪ አንዱን ወጣ አድርጊልኝ።
እሺ ንገረኝ። order number ክን?
ሰባ አንድ ሰማንያ ስድስት ሰባ አንድ ሰማንያ ስድስት እና ሰባ ሁለት ዜሮ ሁለት ሰባ ሁለት ዜሮ ሁለት አ
ቆይ አትስጋው። እሺ dispatch ልጠይቅልህ። የትኛውን ነው እየሰራክ ያለኸው?
የመጀመሪያው ሰማንያ
አንድ ሰማንያ ስድስቱን አ እሺ ቆይ እሺ ከምሮኝ ደሴምሲ አፓርትመንት Hello ዚያድ ወይ የሚወጣል
እ የት- የሚወጣው ይሄ የ IP ነው አይደለ?
አ ያኛውማ እየሰራሁት ነው።
አዎ አዎ በቃ እሺ የ ይወጣላል እሺ ሰላም አላችሁ?